ጤና ይስጥልኝ ልስፖርት ነው እባክዎ ምን ልርዳዎ?
ወይ አስገብቼ ነበር አልደረሰም?
ቴሌግራም ላይ ልከዋል?
አዎ ልኬ እዛ ማን ልበል ስክሪንሾት አድርጌ ስሞትህ?
ቴሌግራም ስሜ ልዑል ነው።
ልዑል አንድ ጊዜ ጠብቁኝ። ልዑል አዳነ
አዎ
በቃሽ አስተላልፈንሎታል ሲገባሎት ገብቶሎታል ብለን እንጽፋለን የብዙ ሰው ስለሆነ እያስገባ ስለሆነ ነው
እሺ እሺ እሺ